Hello hello
Hello አቤት Hello በላይ አቤት አቤት ከስተ ስልክ አነሳም ብላ አሳውቀኝ ነበር አይደለ?
አ አ አ
አገኘኸው እንዴ?
አይ አላገኘሁትም። አይሰራም እኮ ጭራሽ ከአስር ደቂቃ ጠብቅ አላላችሁኝም?
አዎ አዎ ብለንህ ነበር።
አ ስዊች ነው ጭራሽ አይሰራም። አ- አገልግሎት አይሰጥም።
በቃ መልሰው እሺ መልሰው ሬስቶራንት እና ደውላ አሳውቀን።
እዛው ሬስቶራንት አዎ
እሺ